Hello አቤት አልቆልሃል። እሺ እሺ፣ መተን ዛሬ ነው ነገም እንችላለን።
ዛሬም ትችላለህ፣ እህ እህ፣ ዛሬም ትችላለህ።
ዛሬ ዛሬ ነው ያለቀው? ትናንት
ትላንትና ነው የመጡልን።
ትላንት ነው ያለቀው።
አዎ ስለዚህ ዛሬ እንምጣ።
የመረካከቢያ ፎርምን የሰጠንን የመረካከቢያ ፎርም ውክልናን ኮፒ፣ መታወቂያን ኮፒ፣ ንግድ ፍቃድ ኮፒ ይዘህልና ለማንኛውም እሺ እሺ፣ መረካከቢያ ፎርሙ እንዳትረሳው። እሺ እሱ ከሌለ እሺ አይሰጥም።
እናንተ እንዳትለፋ የሰጣችሁ።
አዎ እናንተ እንዳትለፋ። እሺ አይ አረሳም። እሺ፣ እኔ ማለት እሺ ኮፒውን ሳይሆን original ኡን እሺ።
እኮ original እናንተው ራሱ የሰጣችሁን ማለት ነው።
አዎ አዎ እሺ እሺ እሺ፣ thank you እኔ ማለት እሺ